hello ጤና ይስጥልኝ ድር ገበያ እባክዎትን ብታዘዝ? hello ድር ገበያ እባክዎትን ብታዘዝ? ምን አሉኝ?
አይ እንትን አብሮ ለመነገድ ምናምን የሚል እንትን ማስታወቂያ ስላየው ክልል ይቻላል።
አብሮ ለመስራት ፈልገው ነው? እሺ እም፣ ማ- ምን አይነት አሁን እርስዎ ከኛ ተረክበው እ፣ ለመሸጥ ነው ያሰቡት ወይስ አ፣ እ፣ የስምንት ሺህ ብሩን አስ- አይተው ነው?
አይ ገና ግን ተረክቤ ለመሸጥ እፈልጋለሁ።
እሺ ይቻላል፣ ችግር የለውም። ስሙትም አልበል።
ባሳዘን
አቤት።
ባሳዘን
እሺ እ?
ባሳዝነው መንግስት
እሺ ባሳዝለው።
መንግስቴ
እሺ መንግስቴ። እሺ የት አካባቢ ነው የሚገኙት?
ባህር- ባህር ዳር ባህር ዳር። እሺ ስልኮትን ይዣለው። ለበለጠ መረጃ መልሼ እደውልልዎታለሁ። አሁን እርስዎ ከኛ እየተረከቡ ለመሸጥ ነው ያሰቡት አይደለ?
አዎ፣ ሌላ ስልክ ሰጠህ
እ?
ስልክ ሌላ ልስጥህ።
እሺ ስጡኝ።
ዜሮ ዘጠኝ አስራ አራት አስራ አንድ አርባ አርባ አስራ አምስት ሀያ ዘጠኝ
አስራ አምስት ሀያ ዘጠኝ አዎ።
እሺ እሺ ባሳዝለው መልሼ እደውልልዎታለሁ። ለበለጠ መረጃ በቢሮ ስልክ መልሼ እደውልልዎታለሁ። መጨረሻው ስልሳ ሁለት ሀምሳ አንድ ነው ይሄኛ።
እሺ እ፣ ያንተ ያልተረከብኩት እሱ ምናልባት
አዎ ለእርሱም ማብራሪያ በ- በ- በዚህኛው ስለሚቆጥርቦት ለእርሶ እሺ መልሼ እደውልልዎታለሁ በቢሮ ስልክ።
እሺ እሺ ወንድሜ እሺ እሺ